ጤና ይስጥልኝ ሁሉ ስፖርት ነው ምን ልርዳ
ጤና ይስጥልኝ እንትን ፈልጌ ነበር ባለፈው ትላንት ማለት ነው cashout አድርጌ ነበር withdraw አድርጌ ነበርና ሳይገባልኝ ቀርቷል
ልከውልናል ቴሌግራም ላይ
አይደለም ከሁሉ ስፖርት ወደ account ኤ ነው ያስገባሁትና ከዝውውር ታሪክ ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩልን
ምንም እኮ ደረሰ የሚባል እኮ አልገባልኝም ተጨማሪ የሚለው ሲገቡ የዝውውር ታሪክ የሚል አለ አይደለ
ምን withdraw ነው ያደረግኩት አስገብቼ ሳይሆን ምሎትን ይስሙኝ እሺ ተጨማሪ የሚለው ውስጥ ይገቡና የዝውውር ታሪክ የሚል አለ
አ ከዛ የባንክ ዝውውር የሚለው ውስጥ ሲገቡ አሁን አልገባልኝም ያሉት የገንዘብ መጠን እዛ ላይ ተጽፎ ያገኙታል
okay ከዛ እሺ ላይ እሱን ፎቶ screenshot አንስተው አድርገን ላክልሽ በቴሌግራም ይልኩልናል አዎ ቁጥር የያዙኛ እኔ ቴሌግራም
እሺ እሺ
ዜሮ ዘጠኝ ሰባ ስምንት
አንዴ እስክሪብቶ እሺ ዜሮ ዘጠኝ ሰባ ስምንት እሺ አስራ ስድስት እሺ ሰላሳ ዜሮ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አዎ እሺ እህቴ፣ አመሰግናለሁ እሺ